አሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከቤት ቤት ነው የምደውለው።
አወቅኩኝ።
እሺ እያወራን ነበር ቴሌግራም ላይ።
አ አ እሺ እ እ እዛው ሱቁ ላይ ነህ?
አ እዛ shop ነው ያለው።
እሺ cashier ኦቹን log out በሉና ከምጠቀምበት ከ website ኡ log out ብላችሁ ወታችሁ browser ኡ ይዘጋና
አ ድጋሚ ይክፈቱትና browser ኡን ከአዲስ ከአዲስ አ login አድርገው ይሞክሩትና ካስቸገረ ድጋሚ ደውልኝ። እሺ ወይም እሺ ቴሌግራም ላይ እ ያሳውቀኝ። ይዝጉት መጀመሪያ log out logout ይበሉ አድርገው logout እሺ ይበሉና የሚጠቀሙት በክሮም ነው የሚጠቀሙት።
አዎ በክሮም ነው የሚጠቀሙት በቃ browser ኡን ይዝጉት።
browser ኡን አ ይዘጋና ከእንደገና አ browser ኡ ከአዲስ ተከፍቶ login አድርገው አ ይሞክሩት።
እሺ እሺ እሺ እንደዛ እምቢ ካለ AnyDesk ትልኩልኝና check አድርጌ አ ይስተካከል ካለ አስተካክላለሁ።
በቃ እሺ ሰ- እሺ ወር ወር ምናምን አለፈ እንግዲህ ከአሁን ከ- system ነው ብዬ ነበረ ሳየው ምንም ችግር system የለውም አለ አዎ ይስተካከላል ዛሬ በቃ።
በቃ እሺ እሺ እሺ አመሰግናለሁ ችግር የለውም።